hello ጤና
ሄሎ አቤት እንዴት ነሽ?
አቤት
ይመስገን። ማስታወቂያ ለማሰራት ነበረ እና ያለውን መረጃ እንድትሰጡን ነበር።
እሺ እ ስሞትን ንገሩኝ ገነት
ገነት ማን ኩርማ
እሺ ስልክ ቁጥር ንገሩኝ ዜሮ ዘጠኝ
እሺ ሰባ
ሰባ ሰላሳ ሁለት ሰላሳ ሁለት ሀያ ሰባት ሀያ ሰባት
እሺ ከየት አካባቢ ነው የደወሉልን አዳማ
አዳማ
እህ
እ፣ እሺ ከምን ድርጅት ነው የደወሉልን እ፣ አዲና።
መልዕክት ላስተላለፍና የኛ የ marketing ባለሙያዎች ደውለው ያናገሩታል መልካም አዲናት ናፕኪን ማኒፋክቸሪንግ
አዲናት
አዲናት ናፕኪን ማኒፋክቸሪንግ
እሺ እሺ እሺ እናመሰግናለን መልካም ቀን እንሎት እሺ እናቴ መልካም ቀን አሜን